ሰላም ሄሎ ሰላም ነው። ጤና ይስጥልኝ።
አብሮ ይስጥልኝ። ይሄ የኮሜዲያን እሸቱ standup comedy መግቢያው እሺ፣
ይሄ ቀዩ ነው እሸቱ ያለበት ሀገር ልብስ ለብሶ ቀይ ቀይ ትኬት ሆኖ እሸቱ ራሱ ያለበት ፎቶ ማን ነው የሰጣችሁ ትኬቱን? አባቴ
እሸቱ ራሱ ነው የሰጠ
ሽልማት አግኝተው ነው?
አይደለም። አይ father ን አገኘውና መንገድ ላይ ሰጠው አራት አባና እሺ፣ ዋ- ትኬት ነው ብሎ ሰጠን። ካልሆነ ደግሞ ያው ሄደን እንቁረጥ ብዬ ነው ጊዜ ሳይሄድብን አይ ችግር የለውም። የተሰጣችሁን ይዛችሁት ኑና እኛ እናየዋለን።
እኮ ይሄ ቀይ ትኬት አይደል? standup comedy የኮሜዲያን እሸቱ ይላል መለሰ። standup comedy መጣሁ።